வந்து உங்களுக்கு போக டென் பண்ணிருக்கணும்
Hello?
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
መቅደስ ከጭብጭብ ነው የምደውልለት።
እሺ።
የሽንኩርት ኦርደር ተረክበዋል።
አዎ ተረክቤያለሁ።
አጠቃላይ አምስት ኪሎ ያዘዙበት ማለት ነው።
አዎ አዎ መቶሎት አልቀው?
አዎ መቶልኛል Okay እሺ። መቼ ነበር የተረከቡት?
ዛሬ።
Okay እሺ። እሱን check ለማድረግ ነው። መልካም ምሽት።
እሺ ጠርሻለሁ። አዎ።
እሺ።